ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ምን ልታዘዝ? ምን ቴሌቪዥን ነው? ምን ልርዳው?
እ ገብቶልኛል ሲጫወት ነበር።
ምንድን ነው የደረሰሽ?
እ ስልክ ነው የሚል።
እስቲ አንድ የመስመር ላይ ጠብቂኝና ልይዝሽ።
እሺ፣
ቅድም ደውለሽ ነበር?
እኔ
አንድ free coin ነው የደረሰሽ። coin ማለት ደግሞ የጥያ- የጥያቄና መልስ መመለሻ ማለት ነው።
እኮ ስል
coin አንድ coin ነው የገባልሽ። እሱ ደግሞ ጥያቄና መልስ መመለሻ ማለት ነው። ኮይን
እኮ ካርድ ነው ምንድን ነው?
አይደለም። coin coin ማለት የጥያቄና መልስ መመለሻ ማለት ነው።
ነው እንጂ አልደረሰኝ።
አልደረሰሽም ነው።
እ ግን የእድል ጨዋታ
ሲደርስሽ እኛ ራሳችን እንደውላለን። ይገባል መልዕክት።
ነው። እ እናንተ ደውላችሁ ደርሶሻል ምናምን ትያለሽ።
አዎ
እ እኔ ደግሞ ወንድ ነኝ።
እሺ፣ እሺ፣ ይቅርታ እንደውላለን።
እሺ፣ እሺ እሺ።